ዘጠኝ ቤት እየደወልኩ ነው። አርባ ዘጠኝ ቤት ሄሎ ሄሎ፣
አቤት አቤት።
ወደ ሰማንያ አንድ ሰማንያ ስምንት ደውለውልን ነበረ ፍልንስተን ሆምስ
እዚህ ፌሙ ላይ የሆነ ዜና
እሺ
እቼ ደወልኩ አለ።
ምን መረጃ ፈልገው ነው ወደኛ የደወሉልን?
በቃ ተሳልቼ በቃ ይቅርታ እ- እ-